ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
deposit አድርጌ የነበረ ሶስት መቶ ብር እና እስካሁን አልገባም። ሶስት ቀን አራት ቀን ሆነው።
ምን አሉኝ?
ይሰማል?
አዎ ይሰማኛል። ምን አሉኝ?
deposit አድርጌ የነበረ ከአራት ቀን በፊት እና ከአራት ቀን ነው ከሶስት ቀን በፊት እሺ፣ text ልከዋ ቴሌግራም ላይ?
ኧረ አላኩም። ለመጀመሪያ ጊዜ ነው የምደውለው።
እሺ ላኩልን። deposit ያደረጉበትን ስ- text screenshot አድርገው በቴሌግራም ይላኩልን ደንበኛቸው።
እ፣ text ማለት ቴሌብርና ከቴሌብር የቴሌብር ቴክ ነው።
አዎ አዎ
እሺ፣ በቴሌግራም አ
እ፣ አለ ቴሌግራም page ኣችሁ እዚህ አለ።
አዎ website ኣችን ላይ ጥያቄ ምልክት ካለው ላይ እሱ ላይ ያገኙታል።
እሺ፣ ከዛ screenshot አድርጌ ከው አዎ እሺ
እሺ